ስቤት ይሆናል የምንረዳው
እንትን የሆነ ካሸወት ያልኩት ትኬት ነበር እና እሺ ብሩ ወደ ንግድ ባንክ አስተላልፍ ነበር። እየገባ ነው ገብቷል። መንትን
እም? ሄሎ ሄሎ አይሰማ ይሰማኛል። ምን እ፣ ወጪ አድርገህ ከዛ አልገባልህም ነው?
ዋ ወደ ንግድ ባንክ አስተላልፍ ነበረ አልገባም።
እሺ ይሄን የቤት ቤት ቁጥር አይደለም እሺ፣ በሌላ ንገረኝ፣ ሀምሳ ሀምሳ ሁለት ሀምሳ ሁለት ዘጠና ዘጠና ዜሮ ዜሮ ዜሮ ዜሮ ዜሮ ስምንት ዘጠኝ ሺህ ብር ዜሮ ስምንት መጨረሻው ስ- እም፣ ስንት ነው?
አዎ፣ ዜሮ መጨረሻው ስምንት ዜሮ ዘጠኝ ሺህ ስምንት ብር ዘጠኝ ዜሮ ሺህ።
ስምንት መጨረሻ ዘጠኝ ሺህ ብር እሺ፣ እሺ፣ ትንሽ ጠብቀኝ መስመር ላይ እሺ።
አይ፣ ምንድነው መቀጣጠር? ትንሽ ቆያ ይወስድ
hello ቆይ እሺ፣ ይኸውልህ ብሩ ከዚህ confirm ተደርጎልሃል። እሺ በ Chapa ዎች በኩል process ላይ ስላለ ነው
እ እና ወደ ባንኩ ሄደዋል አይደል?
እ? አዎ ከዚህ ሄዷል አይደል?
ወጥቷል።
ወጥቷል።
አዎ አዎ።
የኋላ ትንሽ ወርቅ ወደ transaction እንትን ስለ- የኋላ ወርቅ ጌታ እም፣ አ እሳቸው ነው።
ሄደዋል አንድ ሺህ ሀምሳ ስድስት አስር ሀምሳ ስምንት ስልሳ አራት ስምንት አ ስልሳ አዎ አራት ተልኳል። እሺ like process ላይ ነው ያለ ይገባል።
እኮ ቆየ። ለዛ ነው እኮ እኔ ብሩ አዎ አዎ ላውጣው ትንሽ ቆየ።
transaction ምናምን ስለሚበዛ ነው ግን ማስተካከል ስላላችሁ እናንተ already ከእኛ ስለወጣ በእነሱ በኩል ነው ያለው። ሰው ማድረግ የምንችለው ነገር ለእነሱ ማሳወቅ ነው እንዲያስገቡ እኮ አሳውቂልኝ። አ እኮ እሺ እናሳውቅልሃለን። ችግር የለውም።
እሺ፣ እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ። እሺ።